ራቀኝ አልልህ ማንንም ፍለጋ እጠብቅሃለሁ እኔ ምስኪን እንዳንተ አምላኬ ማንም አይሆነኝ እጠብቅሃለ አንተ በዘገይም እንዳንተ አምላኬ ማንም አይሆነኝ እጠብቅሃለው አንተ ዘገይም ዛሬም ቢሆን ነገ እጠብቅሃለው እንደማትጥለኝ እኔ አምንሃለው ዛሬም ቢሆን ነገ እታገስሃለው እንደማትረሳኝ በእውነት አምንሃለው